ለእኔ ስሜት በኩል የምንረዳው ተቋርጦ ነው። አሁን ደውዬ ነበር እና እሺ
ቴሌብር አላመጣልኝ ብሎ ብዬሽ ነበር እና ሌላ ስልክ እሰጣለሁ ብለሽ ነበር።
እሺ ያዙ ስልክ
ስልክ እሺ
deposit ነው አይደል?
አ ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ፍትህ አምላክ ማሪ ጻፉ ስ- ስሙን እ ስሙማ ፍትህ አምላክ ፍትህ አምላክ ማርዬ
ፍትህ አምላክ ማርዬ። እሺ አዎ በዚህ ስልክ በዚህ ስም እ፣ እርስዎ ደግሞ screenshot ማድረግ አለቦት የላኩትን እም፣ screenshot ኡን የሁሉ ስፖርት ስልክ ቁጥሮንና ስሞትን አድርገው ቴሌግራም አዎ።
ላይ ይላኩልን። እኛ ቴሌግራም ላይ ያውቁታል። ቴሌግራማችንን እ፣ አይ አላ- አላውቀውም።
የጥያቄ ምልክቱ ጋር የቴሌግራም ምልክት አለ። እዛ ላይ ነው አዎ የሚልኩት።
አለ። አዎ እንደዛ መጓዝ ያለው። አዎ እሺ፣ እሺ። እዛ ላይ ላኩና እ፣ ሲገባሉት እኛ እናሳውቁታለን። ቴሌግራም ላይ አዎ። እ፣ ምልኮው ምንድነው? ስ- ሙሉ ስሜና ስልክ ቁጥሬ ሙሉ ስምን፣ ስልክ ቁጥርና screenshot ያረከውን ያስገባህበትን deposit ያረክበትን screenshot አድርገህ ማለት ነው። እሺ።
እሺ